እንድንም ይኸው አየህ፣ hello ጤና ይስጥልኝ።
ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
ክሊኒክ ሆን መረጃ ፈልገን ነበር የሱቆች እሺ፣
ማለት እንዴት ነው ማግኘት የሚቻለው?
የት አካባቢ ነው? ወደ ቢሮ መምጣት አይችልም?
ሱቅ አዋሬ ያደጋ ያለውን ወይም ሌላ የት የት እንዳለ ብናውቀው የቱ ጋር መርጠን ለመምጣት።
እሺ፣ አለን ወደ ልደት አለን፣ እሺ እ፣ ካሳንቺስ፣ እሺ ሾላ፣
ሾላ እ፣ ዞብል አለን፣ ጀሞ አለን።
ነው ብላለሁ ጀሞ አለ።
አዎ እሺ ካሳንቺስ በአዋሬ መስመር ያለው ነው አዎ፣ ከእንደራሴ ኮንዶሚኒየም ወረድ እንዳለ ከእንደራሴ ወደ እሺ እ፣ ቢሮ የት ነው ወይ ቢሮ
ቢሮአችን እ፣ ሙሉ መረጃ ቢሮ መጥተው ነው የሚያገኙት።
አሃ ካሬው ስንት ነው ግን የሱቆቹ እሱም እዛ ነው መጥቶ
አ
እሺ እሺ፣ የት ነው ቢሮ? ሌላ ቅርብ ቢሮ የለም ከቦሌ ውጪ?
እ፣ ልደት አለን፣ እ፣ ገርጅ አለን፣ ቦሌ ሆምስ ጋር
አ ቦሌ ሆም ጋር ገርጂ አለ።
አ እሺ ስልካቸውን ሰጭኛልሽ ወይስ እንዴት ነው ማለት?
ችግር እዛ ነው የሚመጡት።
አ እዛ ገርጂ ጋር ይቀርበኛል ቦሌ ሆም።
ስለዚህ በዚህኛው ስልኮት ሎኬሽን ላክሎት።
አዎ አዎ ላኪልኝ። አዎ ይቅርታማ አለበል ስሞትን።
ፋናይ ፋናይ።
እሺ እሺ ልክሎታል።
እሺ እሺ አመሰግናለሁ።